ቢለዋወጡ አቅም ያሳጣ ነገር ቢበዛ ኢየሱስ አለ ሁሉን የሚገዛ ኃይል አለው የሚያቆም በታምራት ዘመንዳፍ እርሱ አንዳች አይለወጥ ጠፍተናል ስንል አበቃልን ያዘዋል ወጀቡ ጸጥ የሚል ኃይል አለው የሚያቆም በታምራት ዘመንዳፍ እርሱ አንዳች አይለወጥ ጠፍተናል ስንል አበቃልን ያዘዋል ወጀቡን ጸጥ እንዲል እርሱ ነው የኛ አምላክ እርሱ ነው ኢየሱስ ነው የኛ ጌታ ኢየሱስ ነው እርሱ ነው የኛ አባት እርሱ ነው ኢየሱስ ነው የኛ አዳኝ ኢየሱስ ነው አያላን ወደቁ አለቀ ጊዜያቸው የግንዳቸው ብርታት መቼ ያዳናቸው መች እንዲህ ይሆናል ክንድን ተለግፎ መታሰቢያ ይጠፋል እንደ ጤዛ አልፎ አያላን ወደቁ አለቀ ጊዜያቸው የግንዳቸው ብርታት መቼ ያዳናቸው መች እንዲህ ይሆናል ክንድን ተለግፎ ኢየሱስ ግልጽ ነው፣ ዘመኑ የማያልፍ የሻዳይ አምላክ ነው።
ስራው ግሩም ነው፣ ድል መንግሥቱ እንደጸና በክብሩ ይኖራል ሊገዳደሩ ሳይኖር በዙፋኑ ነግሷል። ኢየሱስ ግልጽ ነው፣ ዘመኑ የማያልፍ የሻዳይ አምላክ ነው፣ ስራው ግሩም ነው፣ ድል መንግሥቱ እንደጸና በክብሩ ይኖራል ገዳደሩ ሳይኖር በዙፋኑ ነግሷል። አለ በዙፋኑ አለ አለ አለ በክብሩ አለ አለ አለ በግርማው አለ አለ አለ ብቻውን አለ አለ አለ በዙፋኑ አለ አለ አለ በክብሩ አለ አለ አለ በግርማው አለ አለ አለ ብቻውን አለ አለ